ሄሎ
ሄሎ ሰላም ነው?
ጤና ይስጥልኝ ዳዊት።
አለን በቴሌግራም ሁሉ ነገር ልኬላችኋለሁ እና አዎ deposit ያልሆ- የሆነልኝ በምን አዎ።
ያህል ጊዜ ነው አሁን እሱ Chapa ን አሳውቃችሁ እንትን የሚለው?
ም፣ አሳውቀን ይመልሱልን።
አዎ ብዙ ጊዜ አ፣ ቶሎ ነው ይመልሱልን። ልክ እንዳሳወቀን ይመልሱልናል። አሁን ላይ ግን እንዳንተ ብዙ customer ኦች አሉ እንደዚህ የሚላክ አለ አይደል? ሪፖርት አዎ።
የሚደረጉ ብዙ አሉ። እነሱንም OK።
እያስተናገዱ ስለሆነ ነው የሚቆይብህ። ለዛ ነው።
OK OK። አሁን ሌላ አማራጭ deposit ማድረግ ከፈለግን በምን ት- ታዲያ?
ትችላለህ። በ SantimPay መላክ ትችላለህ።
OK በሳንቲም ምትበል አዎ SantimPay ይሰራል ይሰራል።
እሺ።
እሺ ወንድም።